ሄሎ ሄሎ ሰላም ጤና ይስጥልን ሳላ ወይ ወይ ከዊ ፕላስ ነበር ምደውለው የእኛን application አውርደህ ነበር
አ አ እሺ ለአሽከርካሪነት ነው ለተጠቃሚነት ነበር ዝም ብዬ ለጠቃሚነት ነበር።
እሺ እርስ ያወረዱትኝ ግን አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ሰ- ላይ ስለሆነ የምንሰጣቸውን አገልግሎቶች ማየት አልቻሉ አ ለዛ ነው install ያደረኩት።
አዎ ከዊ ፕላስ ወይም Play Store ወይም ከ App Store ላይ We Plus Solution User የሚል አለ ለተጠቃሚዎች የታክሲ አገልግሎት ከፈለጉ ከአርባ አራት በላይ አገልግሎቶች ከፈለጉ game ኡም እንዲሁም አሸናፊ የሚያደርግ referral code ያለው በግልጽ ምን ምን እንዳሉ የሚያሳይ እና እሱን register ብታደርግ በግልጽ ምን ምን አላቸው የሚለውን ነገር ማየት okay።
ትችላለህ ማለት ነው። We Plus Solution User የሚል ነው።
እሺ እሺ እሺ፣ አመሰግናለሁ።
እሺ።
መልካም ቀን።
እሺ በቃ